ሰላም ጤና መንግስት ቤት ትናንት ማታ አምስት መቶ ብር ልኬ ነበር።
ምን አልከኝ?
ትናንት ማታ አምስት መቶ ብር ልኬ አልገባልኝ።
ወዴት ነበር የላከው? ወደ ቴሌብር ነው ወይስ ወደ ባንክ?
አረ ባንክ አመሽ
እሺ የቤት ቤት ቁጥርህን ንገረኝ።
የእኛው ነው።
የደወልክበት አዎ
መኪና ገባና አስበላ
አምስት መቶ ብር ነው አይደለ? ጀማል ነው
አዎ ጀማል ነው። ወደ- ወዴት account ነው? ዜሮ አንድ አርባ ሁለት አዎ አምስት አምሳ ዘጠኝ አዎ ሰባ process ሶስት ላይ ነው። አዎ አለ። አዎ process እና ላይ ስለሆነ- ይለቀቅልኛል። ትናንት ማታ ነበር።
አዎ ልክ ነው። ይገባል። ትንሽ ጠብቀው። እሺ